ሰላም ጤና ይስጥልን ቤት ቤት ቤቴን የምንረዳው ሄሎ
ሄሎ
ሰላም ጤና ይስጥልን ቤት ቤት
በሶማልኛ ነው
ወዳልከኝ
በሶማልኛ እፈልጋለሁ።
ሄሎ
በሶማልኛ እፈልጋለሁ። ሶማልኛ ሶማሌ ቴሌግራም ላይ አዋራን። እሺ
ቴሌግራም ነው።
አዎ እሺ፣ መልካም ቴሌግራም ነው።